ጤና ይስጥልኝ የሎቪዛ ጆሀና ነኝ።
ሄሎ የጉዞ መረጃ እንስጦ።
እ፣ አን- እንትን ትኬት ለመጠየቅ ነበር።
እሺ ደንበኛችን ወዴት ነው መጠየቅ የፈለገው?
የሮማንያ ሮምኛ እም፣ ለመቼ ነው?
እ፣ ለአስር
አስር November አስር አ እሺ ደንበኛችን one way ነው ወይስ ደርሶ መልስ ነው የፈለጉት?
አን አይ one way one way ነው የፈለጉት።
እ እሺ ደንበኛችን መስመር ላይ ቆዩን ሌሎት እሺ
ደንበኞች ደንበኛችን ወይ መስመር ላይ ነዎት?
አዎ አዎ እሺ